ሄሎ አቤት ሰላም ጤና ይስጥልን ቴሌ ነኝ
አዎ፣ እንትን አቤት።
ጥያቄዎቹን ጥያቄዎቹን ላኩልኝና
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ
ከዚያስ?
አንድ ቁጥር ላይ ለመመዝገብ
እሺ ሶስት ቁጥር ለመጫወት
እሺ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ ጥቂት በ coin ነው የሚጫወቱት እ ስልክዎት smart ከሆነ ደግሞ ስማርትፎን በድረ
ይቆራረጣል። ሄሎ ይቆራረጣል፣ አይሰማም እ
ብሎ
ይቆራረጣል።
ተውሎሽ እሺ